hello ጤና ይስጥልን።
አብሮ ይስጥልኝ።
Afriwork ነበር የደወለው።
አዎ የሆነ ፖስተር አይቼ ፖስተር አይተው hello hello።
አቤት አቤት ይሰማል። አ?
አዎ ይሰማል።
ስለ አመዘጋገብ እንዴት መመዝገብ እችላለሁ የሚል ነገር information ለመጠየቅ ያህል ነው። አሁን ፖስተር ነገር እጄ ላይ ስለወደቀ እሺ፣ ከየት ነበር ያገኙት?
አርባ ምንጭ አርባ ምንጭ ነው።
እም፣ so የቴሌግራም ቻናል አለን። ከሁለት መቶ ሺህ በላይ member ያለው የቴሌግራም ቻናል አለን። Afriwork ወይም Freelance Ethiopia የሚል ማለት ነው።
okay so በዚህ ስልክ ነው ቴሌግራም የሚጠቀሙት።
አ so በዚህ ስልክ የሚጠቀሙ ከሆነ ቴሌግራም ላይ ልክሎታለሁ፣ አሁን የ channel ኡ link ማለት ነው።
okay okay so እዛ ላይ በቀን ከሰማንያ በላይ ስራዎች post ይደረጋሉ።
እህ ከእርስዎ ጋር relate የሚያደርገውን ስራ መርጠው apply ማድረግ ይችላሉ ማለት ነው።
በቃ እሺ እሺ group ከሆነ አድርጉ
ቻናል ነው link ኡ ልክሎታለሁ፣ አሁን ቴሌግራም ላይ check ያርጉትና እዛ ላይ በቀን ከሰማንያ በላይ ስራዎች ይወጣሉ። እነሱ ላይ apply ማድረግ ይችላሉ።
እሺ እሺ እሺ መልካም። ከሚያስቸግሮት ነገር ካለ ግን ይደውሉልን በዚህ ስልክ።
እሺ በቃ መረጃ ወስጃለሁ። እሺ በዚህ እደውላለሁ። እሺ እሺ መልካም ቀን። ቴሌግራም ላይ check ያርጉት፣ አሁን ቴሌግራም ላይ ልክሎታለሁ። ቼክ አ ያርጉት፣ እሺ check ያርጉት። እሺ መልካም ቀን።